ታላቅ ከአገሬ ድንበር ላይ የማንነኝ ንቅንቅ ምንም ስለሌለ የሚበልጥ ከአገሬ ምንም ስለሌለ የሚበልጥ ከአገሬ ቢሰጥ ደስ ይለኛል ስጋዬ እንኳን ላውሬ ዘማችኝ ቆራጥ እኔም ለሀገሬ አልሻ ማየት የደፍራ ድንበሬ አልሳሳም ጭራሽ እኔም ለሕይወቴ ግላገሬ ሲባል ቢጎላ ገራቴ አይርሰዋለሁ እጅቷ እናቴ ዘማችኝ ቆራጥ እኔም ለሀገሬ Hey! ዳገት ቁልቁለቱን ወጥቼ ወርጄ የመደብ ጠላቴን አጋድኝ አርጄ የአገሬን ነፃነት ስሟን አስከብሬ ብሞት ደስ ይለኛል እኔም ለሀገሬ ዘማችኝ ኩራት እኔም ለሀገሬ አልሻ ማየት ተደፍራ ድንበሬ አልሳሳም ጭራሽ እኔም ለሕይወቴ ለአገሬ ሲባል ቢጎላ ከላቴ አይረሰዋለሁ ውዲቷ እናቴ ዘማች ነኝ ቆራጥ እኔም ለሀገሬ አልሻ ማየት ተደፍራ ድንበሬ አልሳሳም ጭራሽንም ለሕይወቴ ለአገሬ ሲባል ቢጎላ ጠላቴ እልሰዋለሁ ውዲቷ እናቴ የመጣው ቢመጣ ምን ጦር ቢነቃነቅ ከአገሬ ድንበር ላይ የማልመኝ ንቅንቅ ምንም ስለሌለ የሚበልጥ ከአገሬ ቢሰጥ ደስ ይለኛል ስጋዬ እንኳን ላውሬ ዘማችኝ ኩራት እኔም ለሀገሬ አልሻ ማየት ደፍራ ድንበሬ አልሳሳም ጭራሽ እኔም ለሕይወቴ ለአገሬ ሲባል ቢጎላ ከላቴ አይልሰዋለሁ ውዲቷ እናቴ ዘማችኝ ኩራት እኔም ለሀገሬ አልሻ ማየት ደፍራ ድንበሬ አልሳሳም ጭራሽ እኔም ለሕይወቴ ለአገሬ ሲባል ቢጎላ ቀላቴ አይልሰዋለሁ ውዲቷ እናቴ የአገር ፍቅር ስሜት አለን የምትሉ እንሂድ እንዋጋ እስቲ ብድግ በሉ ማረፋችን ላይቀር ከፍ ይቻለን በሞት ታሪክ ሰርተን ብናል ጎበዝ ምን አለበት ስማችን ኩራት እኔም ለሀገሬ አልሻ ማየት ተደፍራ ድንበሬ እናቴ ልማት ነኝ ወራድ ነኝ ለሀገሬ አብሻ ማየት ልፍራ ድንበሬ አልሳሳም ራሽንም ለሕይወቴ ለሀገሬ ባልቢሞላ ጀራቴ አይ ልሰዋ ለውዲቷ እናቴ ልሰዋ ለውዲቷ እናቴ ልሰዋ ለውዲቷ እናቴ